ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎ
ምን ላይ ነበር ያልሽኝ? አሁን ደውዬልሽ ነበር።
ምን ነበረ?
ሁሉ ስፖርት እንትን እየተጫወትኩ ነበር እና game እንትን ብር ልክ withdraw አድርጌ ብር አላስቀምጥልኝ አለ አላ አልከውም ኮዴንም አልሞላውም ቴሌ ብር ላይ ኮዴንም አልሞ ሳልሞላው ብሩን ወሰደው የት ላይ እንዳለ ብሩን ማወቅ አልቻልኩም።
እሺ ተጨማሪ የሚል ላይ ገብተው የዝውውር ተጨማ- ታሪክ አለ።
ተጨማሪ ነው የምለው የዝውውር ታሪክ የባንክ የዝውውር- የዝውውር ታሪክ አለ። እሱን መርጠው screenshot አድርገው ይላኩልኝ።
እሺ መጀመሪያ ምን ላይ ዝውውር ላይ ነው የምገባ
የዝውውር ታሪክ የዝውውር ታሪክ በእንግሊዝኛ ከሆነ ምንድን ነበር
የትራንዛክሽን ሂስትሪ
ትራንስ